ጤና ይስጥልኝ ጉዳይ ራሔል እባላለሁ እባክዎ ምን ልርዳ? Hello
አቤት ሃይማኖት እባላለሁ። ሰላም ነው?
አለን እግዚአብሔር ይመስገን።
እ ከእንትን ስራ ፈልጌ ነበር።
እሺ እባክዎትን ወደምታስተናግዱት ባለሙያ ላስተላልፍሎት መስመር ላይ ጠብቁኝ።
Hello ጤና ይስጥልኝ ጉዳይ ሀና እባላለሁ። እባክዎ ምን ልርዳ?
ሄሎ
ሄሎ ጤና ይስጥልኝ ጉዳይ ሄሎ
ሄሎ ጤና ይስጥልን ጉዳዩን የደወሉት እባክዎ ምን ልርዳ?
አብረ አቤት ጉዳዩን የደወሉት ምን ልርዳ?
ጤና ይስጥልኝ
ጤና ይስጥልን ጉዳዩን የደወሉት ምን ልርዳ? ሄሎ ጤና ይስጥልን ሄሎ ሄሎ ጤና ይስጥልን